ጤና ይስጥልን Best Bet ቤቲ ነኝ የምንረዳው
ቤትዬ ሰላም ነሽ?
ሰላም ይመስገን።
አካሉ ነበርኩ። ጄሪ busy ሆነ ነው?
እ እስቲ አንዴ ቆይ።
እ ቆየሁኝ ትንሽ የሆነ update አስቸግሮን ነበር ጨርሶ እ?
አካሉ ወይዬ አንዴ ትንሽ ደቂቃ ደውልልሃለሁ።
ነው አዎ
እ እኮ ካልሆነ ሩቅ እጄ ስለሆነ ገና check ማደርገው ከገላን ቦሌ።
እሺ እሺ በቃ እስኪ ንገሪልኝ። እሺ እጄ ሩቅ ሄጄ ነው check የማደርገው ከገላን ቦሌ። እሺ check አደርገዋለሁ አሁን።
እሺ እሺ እሺ እሺ ቤት ጨርሽ